ኢንቨስትሜንት
ከቴሌ ብር ብር አስገብቼ እሺ አላመጣልኝም። ድጋሚ ሌላ ዝም ብዬ ሳስገባ መጣና ያኛው አላመጣልኝም።
ከቴሌ ብር አ መቼ? አሁን ነው አሁን አሁን አ deposit ነው አይደለ? deposit ነው እ deposit ነው
deposit deposit ነው withdraw ነው ያደረጉት? ወጪ ነው ገቢ ነው?
ገቢ ነው ያደረኩት። ገቢ ገቢ አ እሺ። deposit text ኡን ቴሌግራም ላይ ላኩልን። እሺ አሁን አሁን ልክ- ልኬዋለሁ። አሁን ልኬዋለሁ።
ማን ነው የሚለው ስሙት?
ሰነድ ግዛው፣ እ?
ሰነዱ ግዛው።
እሺ ቴሌግራም ነው። የቴሌ ብር ያለው ስም ነው ወይ የቴሌግራም?
በቴሌግራም ነው አይደል የላኩልን?
አዎ በቴሌግራም እሺ አንዴ ይጠብቁን። እሺ ሄሎ እሺ ለቻፕ አሳውቅልሃለሁ። ትንሽ ጠብቁን። እሺ አባ ኧረ በልደታ ሜሴጁን እያየሽው ነው ረድ